Hello. hello
hello ጤና ይስጥልኝ። ችብችብ
hello
hello እ ሰላም ነው?
ሰላም።
እግዚአብሔር ይመስገን። እንትን ነበረ ማክሰኞ ነው? ሰኞ ማክሰኞ order አድርገን ነበር እና
እሺ ማክሰኞ መሰለኝ ማክሰኞ እስከ አስራ አንድ ሰዓት ጠብቀን ነበረ። እዛ እም።
office አካባቢ ስለሆንን እንትን ያልነው ዛሬ እስከ ስድስት ሰዓት ቢላክልን እሱ ለመጠየቅ ነበረ።
ትናንት ተደውሎሎች ነበር ከቢሮ?
ትናንት ሳይሆን ከትናንት ወዲያ ማታ እስከ አስራ አንድ ሰዓት ተኩል ደ- ጠብቀን ነበር። ከዛ በኋላ ነበር የተደወለው።
okay። እስቲ ስልክ ቁጥር ንገሪኝ create ያደረጉበት
ዜሮ ዘጠኝ ሰላሳ የፊን ስልክ ንገሪኝ። ያ- ሄላ ሄሎ ሰላሳ ሰላሳ እሺ ሀምሳ ሁለት ዜሮ ሁለት
ሽንኩርት ነበር አይደለ?
አዎ አዎ ያው ዛሬ የወጣ ላይ የለም። ለነገ ላስተላልፍሎት ቤት ነው ነገ location እኮ ሙሉ ዝግ ነው። location ኡ ቢሮ ነው። ሁላችንም አንገናኝም ከዚህ በኋላ ዛሬ ስድስት ሰዓት ነው የምንወጣው።
ያው ዛሬ ደግሞ የወጣ ላይ የለም።
እና ስለዚህ ወይ ምንድን ነው የሚሆነው?
ለተነጎዲያ እንላክሎት እ፣
ለተነጎዲያ እንላክሎት ለቀሚ ኧረ በማርያም አንገናኝም እንዴ! ወደ ክፍለ ሀገር እንሄዳለን። ስንት ነገር አለ።
እንዴት ይሻላል? refund እናድርግሎት።
እንዴ አሁን ያንን ብለን ጠብቀን አይተሻል። ዋጋው በአንዴ ነው price ኡ የሚጨምረው ከሀምሳ ወደ ሰባ ገብቷል። እንዴት ነው የሚሆነው ታዲያ?
ነገ ቢሮ የሚገባ ሰው የለም የሚቀበልሎት ሰው።
ኧረ የለም። እንዴት ነው ዛሬም ነገም እንትን መላክ አይቻልም?
ያው እኛ already ዛሬ እ፣ ማታ ሰርተው ስለሚወጡ ከቢሮ ውስጥ ያው ዛሬ order የሚወጣው already ለሊት ላይ ነው የወጡት። ስለዚህ ያው ይሄ ደግሞ ዛሬ መውጣት አይችልም።
እና ምንድን ነው ያለው አማራጭ? ስለዚህ በየቦታው ለ- ማድረስ ይችላል።
እንደ- ለአምስቱም በየቦታቸው አ፣ እንደዛ እንኳን አይቻልም። ያው በሞሉት location በጣም ይመጣሉት።
በጣም ከባድ ነው እንደዚህ ከሆነ ምደምሻለሁ። ነገ ማንም አይገባማ እዚህ። እና እኮ ማለት ነው። አ- አልወጣም።
hello አቤት አቤት።
እንዴት እናድርግሎት? ለቅዳሜ እንላክሎት የሚቀበል ሰው ወይም maybe ካገኙ እቃ ነው ይሄ በጣም እቃ እቃ ነው። እግዚአብሔር ሰው order አድርጎ እንትን ካለ ወይ እዛን ቀን በሰዓት አይደለም። ይሄ መግላላት ነው።
ይቅርታ ቅዳሜ በጣም ማን ይመጣል? ቅዳሜም እኮ close ነው። ቅዳሜም እኮ office close ነው። እማ እኛ ጋር ቅዳሜ ከናካቴው ስራ የለም። በ normal ቀን በዓል ባይሆን ራሱ
maybe የሚቀበልሎት ሰው ካገኙ እሺ። ወይም ታዲያ እንዴት ይሻላል?
ግን እቱን አውሪያት እንዴት ይሻላል? እንዴት ይሻላል? option ኡን መቀየር አይችልም። አምስት አምስት አምስቱም ቦታ መድረስ አይቻልም። ዛሬ በጣም ማለት በቃ ወይ ብሩ ሪፈሉን እያለች ነው። ብሩ በቃ እሺ ብሩን ሪፈላሉ እሺ እሺ፣ ይቅርታ በጣም ዛሬ ሪፈንድ እናደርጋለን። እሺ ነው።